በእንኳን አሳሰብ የሚደውል ይችል
ሄሎ አሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
አቶ ናሂል
ማን ማን አቶ ናሂል ሀኒል ይቅርታ፣ ሀኒል
አይደለውም።
እሺ፣ በጣም ይቅርታ።
እሺ፣ እኔ- ከየት ነው ግን ከየት ነው? ምናለ የት አገቶች ነው ቁጥሬ?
አይ ከዊፕላስ ሶሉሽን የትራንስፖርቴሽን ድርጅት ነው የደወልኩት።
ዊትነር ዊፕላስ አሽከርካሪ ኖት?
አሃ፣ አሽከርካሪ ኖት
አይደለውም፣ አይደለውም።
ነው? እሺ፣ ይቅርታ፣ በጣም በስተት ነው።
አንተ ይረዳሃል ዝም ብለህ ስለማወቅ አውቀው ጓደኛዬ ስለሆነ እስኪ ታረደኝ ምን እዚህ ይሄ ነው አንተ ማለት ነው አስተዳደር